Hello. ሄሎ እዬ
ይሰማዎታል?
አይ ይሰማልማ።
ሁሉ ስፖርት ነው። ምን ልርዳዎት?
አዎ አውቄያለሁ እኮ ማ ሶስት ምን ያለኝ ቅርታ ቅድሙ ልኝ እኮ ደረሰሽ አለ ዋሌቱ
ማን ነው ቱ የቅድሙ ልጅ? ብዙ ሰው ነው ቅድሙ የምናናግረው።
ብራ ነው ብራ ነው ብራ ብኝ
እሺ ልከውልን ነው ቴሌግራም ላይ አይ ልኬያለሁ።
በቃ እሺ፣ እዛው ላይ መልስ ስለምንሰጡት በትዕግስት ይጠብቁን።
እሺ በል ይልኛ አሁኑን እሺ ፍሬ ከምደውል እሺ እሺ።
እሺ